Hello ጤና ይስጥልን።
ሰላም ናቸው። አብረሽ ስልን እግዚአብሔር ይመስገን። ምን እንርዳው?
አለ አለ የሆነ ማሽን እንትን እምቢ ብሎኝ ነበረ። የድራፍት ማሽን
እሺ ደንበኛችን VG ID ዎትን ልቀበለው።
እ የ VG ID ወይም መለያ ቁጥሮትን
መለያ መለያ እኔ አልሰጡኝም። ይሄ ቢጫ ደብተር ነው አይደለ?
እሺ TIN number ኦትን ይንገሩኝ። በ TIN number ኦት
ሲ ነበር የማሽን ቁጥር አምጣው ነው መጀመሪያ በጣም ገና አሁን ያተቀየራ ችግር የለውም። ቆይ አንዴ ቆይ ተመልሼ እደውላለሁ። ቆይ
እሺ